એટલે ቀን ዩቲዩብ ነበር
በራም ነው እናት ስኬት ለመቁረጥ ነበረ ይቻላል። እሺ ያው ስክሪን ሻት ክፈሉና ስክሪን ሻት ያደረጉበትን ይዘው ይገኙ እዛው ምን ላይ ስክሪንሾት ማለት በምን በምን እንደማትገባው ክፍያ በንግድ ባንክ እኮ አካውንት ምናምን ፕሌስ ነው
እዛው ዲስክሪፕሽን ላይ አለ
እዚህ እናንተ እዚህ ስልኩ ላይ እኮ ዶንኪ ቲዩብ እንትን ላይ ነው ያለው። ዶንኪ ቲዩብን ሲከፍቱት እራሱ ከስር description ላይ አለሉት ቢኒያም መለሰ የሚል account በቃ link ም ስለዚህ አለ።
screen- ስለዚህ screenshot አድርጌ በእሱ ልምጣ።
አዎ ክፍያ ግን እዛ ከ- ቦታ ምናምን እ, ይኖራል አ? ሞላ ምናምን አይኖርም በኋላ አይ አይኖርም። አዎ ናቸው